ሄሎ ጤና ይስጥልኝ ዶክተር ቤት ጤና ይስጥልኝ። ሰላም ነው?
ነዳ
ከትናንት ወዲያ ነው የዛሬ አራት ቀን በሀያ ሁለት መሰለኝ በፈረንጅ እና ዊድሮ ሳረግ አሳውቄ ነበረ ለእናንተ ለቻፓ አሳውቀናል ብሎኝ ሶስት መቶ ብር ዊዝዶሮ አድርጌ እንትን የንግድ ባንክ account ነው የሞላሁት። ከዛ ቴሌ ብር ነው ያልኩት። ተሳስቼ የንግድ ባንክን account ነው የሞላሁት ወደ ቴሌ ብር ነው ያልኩት እና ያው balanced ብሎ አልገባም።
ቴሌግራም ላይ አልገባም፣ ንግድ ባንክ account ላይ አልገባም።
አዎ እና ዛሬም ተሳስቻለሁ መሰለኝ። አሁን አንድ ሁለቴ ታይልኛለህ አንተ። እሺ አሁን የላኩትን በዚህ ቁጥር ብር አልገባም። አሁን አዎ ያኛው አልገባም።
check አድርገው አንዴ።
እሺ በዚህ ቁጥር እና አሁን ቅርብ ሰዓት የላኩትም አለ ሁለቴ
ወደ ቴሌብር ነው ያዘዝከው መሰለኝ አይደል?
ወደ ቴሌብር ነው